በቴሌግራም ላክልኝ ብለሽኝ ነበር ልኬያለሁ።
ለማያችን
እም?
ስሞትም አለ በል
ፊልሞን
ፊሊሞን
ኤቨን ይቅርታ ፊልሙን ኤቨን ሌላ እንትን ውስጥ ገብቼ ነው።
እሺ ቴሌግራሙ እንደሚል ነው የላኩልን።
በ- በፊልሙን ኤቨን ነው የተላከው። የኔም የኔ ስም ቴዎድሮስ ይባላል።
እሺ ቴዲ የሚለው ማለት ነው።
እም።
receipt የላኩልን ነው አይደል? ለማያችን receipt የተላከው ፊልሙን even ነው።
እሺ እሺ ለማያችን ይታይሎታል። ለሚመለከተው ክፍል እናስተላልፍሎታለን።
እሺ በእናትሽ ለዛሬ እንዲጫ ይለቅልኝ። ይቅርታ ግን ሌሎች ይዘውኛል።
እሺ እሺ እሺ እሺ እ፣ ቴሌ ሄደው አጣርተው ነበር ለማያችን እዛው ነው ያለው። አሁንም ራሱ ያው ያሉኝ ይሄን ነው ይሄን እየ- እንትን እያለ direct እንትኖች ላይ ናቸው እንዴ ከፈለ እነሱ ያሉት ምንድን ነው? እኛ- ወዴት እኛ ምንም እንደገባ ማድረግ ማወቅ አንችልም።
የፈለጉት አዎ ገብቷል። እናንተ ጋር እንደገባ ነገሩኝ። እነሱ አወጡትና እናንተ ጋር እንደገባ ደረሰኝ ምናምን ገብቷል። ግን እዚህ ጋር ብሩንም ተመላሽ ለማድረግ ለእናንተ እ፣ እንትን ለማለትም የሚታወቀው እነሱ ይሄ በዚህ ስልክ ቁጥር ግብይት ተፈጽሟል። ሌላ አይደለም ግብይት ተፈጽሟል። እንገዛ ምን አይመለከተኝ አይመለከተኝ። ትክክል ነው። በቃ የእናንተ ብር ነው እሱ። ግን betting ካልተፈጸመ site በጽሑፍ ተጫውተው ከሆነ ነበር ከዚህ በፊት ለማያችን እ?
betting site ላይ ይጫወቱ ነበር ከዚህ በፊት ሮር ሮር ሮር ሮር betting አለው እናንተ ጋር
አይ አሉት ወይ ነው የምሉት።
የለውም የለም እናደርግለት።
እኔ እኔ ጋር የለም። እሱ አሁን አሁን ለምሳሌ ልጄ ነው አሁን ልጄ ስለሆነ ልጁ ምንድን ነው ይሄን ነገር ልጁ ቤት ቤት ይጫወት አይጫወት አላውቅም። እሱ የሚለኝ ምንድን ነው ልጄ በስህተት ወስብኝ ነው የሚለው transfer ሳደርግ ወደ ወደ አንተ በስህተት ተነሳ ነው የሚለው። ስለዚህ ብሩን አስመልስ ነው የሚለኝ።
በጣም ሊሆን ስለሚችል check አድርገን እናሳውቆታለን።
በቃችን ነው የምፈልገው። እሺ